ጀመረ አይኗ በሰረቀው ልቤን አሰረ አዋይ ፍቅር ወሬ ደሞ ጀመረ አይኗ በሰረቀው ልቤን አሰረ አይን ላፊ ነው ስላየኋት ቆሜ ወይንስ በስሜቴ ሰረኳት ቀድሜ ምን ጥፋት ቢሰራ እንዲተላለፍ ነው አንቺ ልጅ ፍቅርሽ ልቤን ይዞ ወዴት ነው ወዴት ነው አንቺ ልጅ ፍቅርሽ አይ ልቤን ይዞ ወዴት ነው ወዴት ነው እሷ እንዳባራ ከአይኖች ገብታ አይተኙ ነገር የለው ጠብታ እንዳሻኝ አልሄድ አያዟዙረኝ እንዲህ አርጓ አይደል ፍቅሯ ያሰረኝ አወይ ፍቅር ወር ደሞ ጀመረ አይኗ በሰረቀው ልቤን አሰረ አወይ ፍቅር ወር ደሞ ጀመረ አይኗ በሰረቀው ልቤን አሰረ ምረታቴ ነው ሳልከራከራት ባት በታመምኩኝ በቁም በሞትኩላት በምስኪኑ ልቤ መስክሪ የኔ ዓለም አንቺ ልጅ ወደደሽ እንጂ ልቤ ሌላ ምንም እኮ አላለም አንቺ ልጅ ወደደሽ አይ እንጂ ልቤ ሌላ ምንም እኮ አላለም አንጀቴን ከሷ አዘባረቀው አልፈታው ነገር ውሉን አላውቀው ስትቆምቆሜ ስትሄድ ሄዳለሁ ከልቤ ጋማ ተይዤላታለሁ አወይ ፍቅር ወሬ ደሞ ጀመረ አይኗ በሰረቀው ልቤን አሰረ አወይ ፍቅር ወሬ ደሞ ጀመረ አይኗ በሰረቀው ልቤን አሰረ ጀመረ አይኗ በሰረቀው ልቤን አሰረ አወይ ፍቅር ወሬ ደሞ ጀመረ አይኗ በሰረቀው ልቤን አሰረ አይን ላፊ ነው ስላየኋት ቆሜ ወይንስ በስሜቴ ሰረኳት ቀድሜ ምን ጥፋት ቢሰራ እንዲተላለፍ ነው አንቺ ልጅ ፍቅርሽ ልቤን ይዞ ወዴት ነው ወዴት ነው አንቺ ልጅ ፍቅርሽ አይ ልቤን ይዞ ወዴት ነው ወዴት ነው እሷ እንዳባራ ከአይኖች ገብታ አይተኙ ነገር የለው ጠብታ እንዳሻኝ አልሄድ አያዟዙረኝ እንዲህ አርጓ አይደል ፍቅሯ ያሰረኝ አወይ ፍቅር ወር ደሞ ጀመረ አይኗ በሰረቀው ልቤን አሰረ አወይ ፍቅር ወር ደሞ ጀመረ አይኗ በሰረቀው ልቤን አሰረ ምረታቴ ነው ሳልከራከራት ባት በታመምኩኝ በቁም በሞትኩላት በሚስኪኑ ልቤ መስክሪ የኔ ዓለም አንቺ ልጅ ወደደሽ እንጂ ልቤ ሌላ ምንም እኮ አላለም አንቺ ልጅ ወደደሽ አይ እንጂ ልቤ ሌላ ምንም እኮ አላለም አንጀቴን ከሷ አዘባረቀው አልፈታው ነገር ውሉን አላውቀው ስትቆምቆሜ ስትሄድ ሄዳለሁ ከልቤ ጋማ ተይዤላታለሁ አወይ ፍቅር ወሬ ደሞ ጀመረ አይኗ በሰረቀው ልቤን አሰረ አወይ ፍቅር ወሬ ደሞ ጀመረ አይኗ በሰረቀው ልቤን አሰረ ጀመር አይኗ በሰረቀው ልቤን አሰር አወይ ፍቅር ወር ደሞ ጀመር አይኗ በሰረቀው ልቤን አሰር እጅ ሳትበለጥ እጅ ሳትቀደም አይንህ አየኝ ብላ ልቤን በልታ ጋደም አልፈልግብሽም እኔ ትርፍ ነገር አንቺ ልጅ ልብሽን አይ ብቻ ኮነው በጣሙን ስቸግር አንቺ ልጅ ልብሽን አይ ብቻ ኮነው በጣሙን ስቸግር አካልን ይዞ ከተተው ግዞት ጉደኛው ፍቅሯ ኧረ ማናዞት ኧረ እችን እችን ይችን መውደዴ ለብቻ አስተኛኝ ያለ ልማዴ አወይ ፍቅር ወር ደሞ ጀመር አይኗ በሰረቀው ልቤን አስር አወይ ፍቅር ወር ደሞ ጀመር አይኗ በሰረቀው ልቤን አስር አይን ላፊ ነው ስላየኋት ቆሜ ወይንስ በስሜቴ ሰረቋት ቀድሜ ምን ጥፋት ቢሰራ ቢተላለፍ ነው አንቺ ልጅ ፍቅረች አይ ልቤን ይዞ ወዴት ነው ወዴት ነው አንቺ ልጅ ፍቅረች ልቤን ይዞ ወዴት ነው ወዴት ነው እሷ እንዳቧራ ከአይኖቼ ገብታ አይተኙ ነገር የለው ጠብታ እንዳሻኝ አልሄድ አያዟዙረኝ እንዲህ አርጎ አይበል ፍቅሯ ያሰረ አወይ ፍቅር ወር ደሞ ጀመር አይኗ በሰረቀው ልቤን አሰር አወይ ፍቅር ወር ደሞ ጀመር አይኗ በሰ